ካየው ሁሉ ካስበለጡ መሄድ ከጀመርኩኝ ካንተ ኋላ እንዳልሰናከል እግሬን አጽና በምድረ በዳ ላይ ጥም ባለበት አግዘኝ ጌታ ሆይ ዝዬ እንዳልወድቅ የሕይወት ውሃ ወንዝ ከሆድ ያፍልቅ በሰማዩ ራእይ እንድደነቅ መኖሬ ካልቀረ ልኖር እንዳሳብ ማምለኬም ካልቀረ ልቤን ላፍስስል ጨክኜም ከተውኩት ሁሉን ወደ ኋላ ካንተ ጋር ልራመድ በመንፈስ ልመራ በጉዞዬ ሁሉ ሆነ ከኔ ጋር መኖሬ ካልቀረ ለክብር አድርገኝ ደስ ይበል ልብ ይረፍብኝ ትዕግስትህን አብዛው ልቤን አጽና በጽዮን አገሬ እስክገባ መኖር ማለት ካንተ ጋር መታደም ነው ለክብር እረፍት ሕይወት መቆየት እግር ስር መታደለው መፈቀር መኖር ማለት ካንተ ጋር መታደም ነው ለክብር እረፍት ሕይወት መቆየት እግር ስር መታደለው መፈቀር ዓላማ ኢየሱስ ተስፋ ያንተ ሌላ ምንም የለኝ ስኖር ባለም የሕይወት ውጣ ውረድ እጅግ ቢበዛ ነፍሴንም ሥጋዬን አንተው ግዛ መኖሬ ካልቀረ ልኖር እንዳሳብ ማምለኬም ካልቀረ ልቤን ላፍስስልህ ጨክኜም ከተውኩት ሁሉን ወደ ኋላ ካንተ ጋር ልራመድ በመንፈስ ልመራ በጉዞዬ ሁሉ ሆነ ከኔ ጋር መኖሬ ካልቀረ ልኖር እንዳሳብ ማምለኬም ካልቀረ ልቤን ላፍስስልህ ጨክኜም ከተውኩት ሁሉን ወደ ኋላ ካንተ ጋር ልራመድ በመንፈስ ልመራ